ሄሎ ጤና ይስጥልን ችብችብ ሄሎ ሄሎ
ሄሎ ሄሎ ጤና ይስጥልን
አብሮሽ ሰላም ሰላም
ሰላም እ ኮድ አድርጌ ማለት ኦርደር አድርጌ ደሊቨሪ ኮዱ ደርሶኝ ነበረ፣ እሺ ግን አልተደወለልኝም እና የደሊቨሪ ስኛልሽ እሺ ስልክ ቁጥሮትን ይንገሩኝ order ያደረጉበትን ዜሮ ዘጠኝ ስልሳ ሶስት እሺ
ዜሮ አምስት ዜሮ አምስት ሰባ ስድስት ሰባ ስድስት ሰላሳ ሰባት
ፋጡማ ነው እ
እሺ የ driver ስልክ ልንገሩ ዜሮ ዘጠኝ ሀያ ሰባት
አንዴ ይሁን ስልኬን ተዝግሾ ሱን ኤሰርሲ ይለው አንዴ ተጠብ እሺ ችግር የለው
Yo. ¿El qué te cosa de esta botella, hija? Más abajo. እሺ አሁን ዛሬ ይደልል በይ ሀያ ሰባት እሺ ሰባ ሁለት እሺ ዜሮ ስምንት እሺ ሰማንያ አምስት ሰማንያ አምስት አዎ ሚካያስ ይባላል ይደውሉለት እሺ እሺ እሺ እናመሰግናለን መልካም ቀን